ሄሎ ሄሎ አቤት እኛ ደግሞ በራችን እየበላን ነዋ።
ና
አዎ መልስ እኮ ስደውል መስመር ተይዟል ምናምን ምናምን ይላል።
እያያለን ችግር የለውም እንዴት ነህ?
እና ያው ይሄ እንትኑ የዋይፋይ ስለሆነ ይቆራረጣል። እንግዲህ እ እየቀጣጠልን መስማት ነው።
ኧረ ችግር የለውም አሁን ይሰማል።
ይሰማል አ አዎ
እና እና ደህና ናችሁ ጉንፋን በጉንፋን ሆኖብናል እያልሽ እ
ጉንፋን በጉንፋን ሆነናል እያልሽ ነው።
ጉንፋን ይዟቸዋል። እኔን እኔን አልያዘኝም እስካሁን
እ
አዎ እኔን አልያዘኝም። ባባና እኔን አልያዘንም።
እና
እሱ በተራ እያስተናገዱ ነው
በተራ ያስተናገዱ ነው።
እ ጉንፋኑን መጀመሪያ አበራ፣ ከዚያ እዮብ፣ ከዛ አሁን ደግሞ ሙሉ፣ ቀጣይ ደግሞ ወይ ባባ ወይ እኔ።
ኧረ ኧረ ሁለታችን ጋር አልደረሰንም።
ሁለታችን የቀራች አዎ እኛ አልደረሰንም።
እ አሪፍ ባባ ደህና ነው። ሰ- ባባ ደህና ነው።
ቀድም እኮ በቃ ካላወራም ብለው ሲቀውጡት አልሰራልኝ አለ መልሶ ደግሞ ስልክ
እ ደህና ነው ካላወራን ሲሉ እኮ ደግሞ ስልክ አልሰራ አለ መልሶ ደግሞ አሁን ታወራዋለህ።
ምን አልሽኝ? ተቋረጠብኝ።